hello hello ኤርሚያስ አቤት ወይ customer እቀበላለሁ ብሏል። እሱ እንዴ ተመልሼ ሲሄድ ነው እንዴ እንደዛ የሚል ቅድም ታዲያ ለምን አለ cancel አስደርጊያለሁ አለኝ ይኸውልህ cancel አስደርጊያለሁ ላንተ አልክ አይደለ ለእኛ ስትነግረን እኛ ከንተ- customer ኡን እናናግረዋለን መልስ ስንልክ ነው አይደለ የምትመልሰው ማን መልስ አለክ ኤርሚ
እኮ ታዲያ በዚህ ሌላ ወር ደርሼ ነበራ አይ መልስ ካልተባልክ እኮ customer የምናስጠይቀው ምንድን ነው እንዲቀበልክ ነው አይደለም
ዞሮ ዞሮ እሺ በቃ ምን እሺ ግን ይፍጠንልኝ እያለ ነው እሺ ኤርሚያስ እሺ ሁላ አድርጎልኝ ተዘግተን